ነሻለት ያለሜ ተኝቻየሁሽ በሊትልሜ ፍቹ ተፈጥሮን እስክሰማው ተጨንቅ ያለው በጨለማው ሳይዋዩበት ሳይመከር ወረታም የለው ላልቸገረው ልብን መዘከር እንዴት ከርመሻለት ያለሜ ተኝቻየሁሽ በሊትልሜ ፍቹ ተፈጥሮን እስክሰማው ተጨንቅ ያለው በጨለማው ሳይዋዩበት ሳይመከር ወረታም የለው ላልቸገረው ልብን መዘከር ያፈራነውን የወይን ዘለላ የወይን ዘለላ የኑሯችንን ጥላ ከለላ ጥላ ከለላ እንድንጠብቀው እንዳይጠፋብን እንዳይጠፋብን የፍቅር ኪዳን አደራ አለብን አደራ አለብን የፍቅር ኪዳን አደራ አለብን አደራ አለብን ሳሳ መላከላቴ ሳሳ መላከላቴ ተሸነፈላች ደከመ ጉልበቴ ነይ ነይ ሰውነቴ ሰብሰብ አድርጊኝቴ ሰብሰብ አድርጊኝቴ ከጨነቀው ልብ ምን ሊችል ጉልበቴ ናፍቆች ሰውነቴ እንዴት ቀርመሻለት ያለሜ ተኝቻየሁሽ በሌት ልሜ ፍቹ ተፈቶን እስክሰማው ተጨንቅ ያለው በጨለማው ሳይዋዩበት ሳይመከር ወረታም የለው ላልቸገረው ልብን መዘከር የደጅ አበባ ያልኩት ንብረቴ ያልኩት ንብረቴ ሲወሰድ ዋለ በገርነቴ በገርነቴ በቅሎዬን ጭኜው እንዳልሰግድበት እንዳልሰግድበት ጠፍር በጥሶ ቀረ እንደ ዘበት ቀረ እንደ ዘበት ጠፍር በጥሶ ቀረ እንደ ዘበት ቀረ እንደ ዘበት ሳሳ መላከላቴ ሳሳ መላከላቴ ተሸነፈላች ደከመ ጉልበቴ ነይ ነይ ሰውነቴ ሰብሰብ አድርጊኝቴ ሰብሰብ አድርጊኝቴ ከጨነቀው ልብ መልቺ ጉልበቴ ናፍቆኝ ሰውነቴ እንዴት ቀርመሻለት ያለሜ ተኝቻየሁሽ በሌት ልሜ ፍቹ ተፈጥሮን እስክሰማው ተጨንቅ ያለው በጨለማው ሳይዋዩበት ሳይመከር ወረታም የለው ላልቸገረው ልብን መዘገር ወይኔ ደርሶልኝ ተቅበጠበጠ ተቅበጠበጠ ባልወረደብኝ ባልተቆረጠ ባልተቆረጠ ስብስሰስተው ሳስብ ስባባ ሳስብ ስባባ ተቀጠፈብኝ ከሰው ቤት ገባ ከሰው ቤት ገባ ተቀጠፈብኝ ከሰው ቤት ገባ ከሰው ቤት ገባ ሳሳ መላከላቴ ሳሳ መላከላቴ ተሸነፈላች ደከመ ጉልበቴ ነይ ነይ ሰውነቴ ሰብሰብ አድርጊኝቴ ሰብሰብ አድርጊኝቴ ከጨነቀው ልብ ምን ሊችል ጉልበቴ ናፍቆኝ ሰውነቴ እንዴት ቀርመሻለት ያለሜ ተኝቻየሁሽ በሌት ልሜ ፍቹ ሸበቶን እስክሰማው ተጨንቅ ያለው በጨለማው ሳይዋዩበት ሳይመከር ወረታም የለው ላልቸገረው ልብን መዘከር በአካል አግኝቼሽ እስክንዋቀስ እስክንዋቀስ ስራሽ በጉሌ ይጻፍ ይጠቀስ ይጻፍ ይጠቀስ ወይና አበባዬ የቤቴ ንብረት የቤቴ ንብረት አልነበረም ወይ ያንቺው ሰውነት ያንቺው ሰውነት አልነበረም ወይ ያንቺው ሰውነት ያንቺው ሰውነት ሳሳ መላከላቴ ሳሳ መላከላቴ ተሸነፈላች በርከመ ጉልበቴ ነይ ነይ ሰውነቴ ሰብሰብ አድርጊኝቴ ሰብሰብ አድርጊኝቴ ከጨነቀው ልብ መልቼ ጉልበቴ ናፍቆኝ ሰውነቴ ሳሳ መላከላቴ ሳሳ መላከላቴ ተሸነፈለ ደከመ ጉልበቴ ነይ